ሄሎ ጤና ይስጥልኝ ቃል ኪዳን ነኝ ከ Best Bet እንዴት ልርዳው
ወደ ፉሪ ጀሞ አካባቢ Best Bet የት ልናገኝ እንችላለን?
የት አካባቢ ፉሪ ጀሞ
ጀሞ ሶስት አዎ፣
እ፣ ወደዛ አካባቢ እንኳን የለንም ወደ ወለቴ በዚህ መስመር የላችሁ?
የት አካባቢ ማለት ነው
ጀሞ ሶስት ፉሪ ወለቴ ጀሞ አንድ ምናምን ወደዛ የለም?
አካባቢ የለም አዎ ወደ ለቡም የለም?
አይ የለንም አዲስ አበባ ውስጥ ያለው ካሳንቺስ አዎ ኮተቤ እና ካራ ነው
እሺ thank you በቃ እሺ መልካም deposit ለማድረግስ ብር ለማስገባት ነበርና
ከባንክ ማስገባት ወይ ከ account ከቴሌ ብርም ላይ ይችላሉ እሺ ከ CBE ብር እሺ thank እሺ መልካም ቀን እሺ